ጤና ይስጥልኝ አሊባባ።
ጤና ይስጥልኝ። የት እንዴት አረፈዳችሁ?
አብረን ሰላም ምን ላጫወት አባት ፓስተር አደባባይ ጋር ብለሽን ነበረ እንትን ላይ አይተን እ፣ ወደዛ አካባቢ መጠን ነበረ እና ጠፍቶን ምንድን ነበር አባት?
ኤሌክትሪክ መኪና ለማይ የኤሌክትሪክ መኪና ፓስተር ብራ- ብራ- አሁን ብራንቻችን ላይ የለም የኤሌክትሪክ።
የለም አዎ
ያኛ ኤሌክትሪክ መኪና የአየር እኮ መ- መስቀል ፍላወር branch ኣችን ላይ ነው ያለ ፓስተር ላይ አይደለም። ቁጥር ልስጦት
እሺ፣ ቴክሳ እሺ፣ ንገሪ ዜሮ አስራ አንድ
ዜሮ ዘጠኝ
አስራ አንድ እሺ፣ ሀያ ስድስት እሺ፣ ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እዚህ የለም ነው አዎ እዚህኛው branch ኣችን ላይ የለም አባት ብድር ይመቻቻል ወይስ እቅ direct ግዣ ነው?
እኮ ደውሎ ይጠይቁት ይመቻቸል።
እሺ፣ ሀያ ስድስት ዜሮ ዘጠኝ ዘጠና አዎ ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ነው።
እሺ፣ አመሰግናለሁ። መልካም ቀን።
እኛም እናመሰግናለን አባት።
እሺ።